ሰላም ጤና ይስጥልኝ። ቺፕቺፕ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አቡሽ ይባላለሁ። የቺፕቺፕ sales ነኝ።
ምን አሉኝ?
የቺፕቺፕ sales ነኝ እሺ
እና store ውስጥ warehouse እንደወጣ check ታደርግልኝ የፍርድ ቤቶች።
እሺ ንገረኝ።
እሺ የዜሮ ዘጠኝ
እሺ አስራ ሁለት እሺ ሰማንያ አራት አስራ ሁለት እሺ ሰማንያ አራት
ድጋሚ no ዜሮ ዘጠኝ አስራ ሁለት አለ አይደለ?
እ ሰማንያ አራት አልሽ
እ
አምሳ ሀያ ሁለት
ምንድነው product ቱ? ሽንኩርት ሽንኩርት ብዙ ነው። ብቻ ግን የልደታ ፍሬ ቷል ቼክ አድርጊ።
ይወጣል። አዎ ይወጣል።
ኦኬ ከሮ- ከአገጣን አልወጣም። ሄሎ ሄሎ አሎ